መክበር አልፈልግም እኔስ በብልጠቴ ብኖር ይሻለኛል ከነቅንነቴ ቢቀር ይቅር ቢቀር ይቅር እንጂ ምቾቴ መክበር አልፈልግም እኔስ በብልጠቴ ብኖር ይሻለኛል ከነቅንነቴ በስፍር በቁጥር ላልተወሰነ እድሜ ላልተወሰነ እድሜ አልፈለግም መኖር በአቋራጭ ቀድሜ በአቋራጭ ቀድሜ ለመኖር ልብላ እንጂ ልበላ ሳልኖርም ልበላ ሳልኖርም ብትጠሉም ጥሎኝ ቃሌ አይቀየርም ቃሌ አይቀየርም የሆዴን ነገር ብረሳ ለህሊናዬ ብገዛ የዋህነቴን ባበዛ ሞኝነ ሃሉኝ ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሆይ ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ አቤት አቤት አቤት አቤት ምነው ሸዋ ፍቅር ከውስጥ እንጂ ከነፍሴ መች ተገኝቶ ያውቃል ውጭው ብታሰስ ልብ ይቀርብ የለም ወይ ከሰው ሰራሽ ኪስ ምነው ሸዋ ፍቅር ከውስጥ እንጂ ከነፍሴ መች ተገኝቶ ያውቃል ውጭው ብታሰስ ልብ ይቀርብ የለም ወይ ከሰው ሰራሽ ኪስ ማለፍ እንኳን ቢቻል እውነትን ረጋግጦ እውነትን ረጋግጦ እንዴት ነው የሚኖረው ከጸጸት አመልጦ ከጸጸት አመልጦ የዛሬን ለመኖር ማስመሰል አልችልም ተውኝን አልችልም ለማይረባ ጸሎት እኔ አሜን አልልም እኔ አሜን አልልም የሆዴን ነገር ብረሳ ለህሊናዬ ብገዛ የዋህነቴን ባበዛ ሞኝነ ሃሉኝ ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ሆይ ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ ምነው ሸዋ